ሄሎ ጤና ይስጥልኝ።
አዎ አዎ ተቋርጦ ነበር ደንበኛችን።
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት በቴሌግራም ነው ይሄ አዎ ደንበኛችን ቴሌግራም ነው የሚልኩልን። ሲልኩልን ከታች ላይ ስሞትና ስልክ ቁጥሮትን መጻፍ እንዳይረሱ።
የ transaction ኑን successful የሚለውን screenshot አድርጌ ልልክሎት ማለት ነው።
አዎ ለኛ ይልኩልናል።
እሺ እሺ እሺ ደንበኛ ለመርዳት ነገር አለ
በቃ እሱ ቴንክ ዩ
ስለደወሉኝ እናመሰግናለን። ስለ አገልግሎት ያለውን ሀሳብ ውስጥ ከሚሰሙት ድምጽ በላይ አስቀምጡልን። መልካም ያንሎት ቴንክ ዩ በጣም ጥሩ